ሄሎ ጤና ይስጥልን። ቤት ቱ ቤት
እንትን በቦ ቦቻ
እሺ፣ withdraw አድርጌ ነበር እና cancel አይደረግም?
ይደረጋል። ስንት ብር አድርገ ነው?
አይ ትንሽ ነው፣ ሀያ አንድ ሀያ አንድ ብር ሀያ
እኮ መመለስ ትችላለህ። አንተ account ላይ ገብተህ እ account history ላይ ትገባና እ
ከዛ voucher history የሚል አለ።
እ ከዛ voucher history ን ስትነካው እ ከብሩ በታች voucher code የሚል አለ። እሱን ኮድ ኮፒ አድርገህ እ ከሱ ትወጣና deposit የሚል አለ።
እ deposit የሚለውን ስትነካ ቻፓ፣ ሳንቲም፣ voucher ብሎ ያስመርጣል። voucher ን ትመርጣለህ።
okay ከዛ voucher ን ስትመርጥ insert code ይላል። እዛ ጋር ኮፒ ያደረግከውን ኮድ እዛ ላይ ታስገባውና deposit ስታደርገው ይመለሳል ወደ ቤት ቤት account ክ።
okay እሺ እሺ ኦኬ።